ሰዎች ሳይታይ ውበትሽ ባርክሮ ልዩ ትርጉም አለው ለእኔ አንቺ ተፈጥሮ ቤትን ለመመስረት ስር እንዲት ፍቅሬ ከሌሎች መረጥኩሽ አንቺ ለትዳሬ የሎቃ ጠረን እንጂ መዓዛው ሳይከዳሽ ተፈጥሮ ያደለሽ ፍጹም ሳይበላሽ ለውበትሽ ድምቀት ምንም ሳይሞቃሽ ጥራቱ ረቂቅ ነው ልዩ ነው ቁንጅናሽ ጥራቱ ረቂቅ ነው ልዩ ነው ቁንጅናሽ ለሰዎች ባይታይ ውበትሽ ባንክሮ ልዩ ትርጉም አለው ለእኔ አንቺ ተፈጥሮ ቤትን ለመመስረት ስር እንዲት ፍቅሬ ከሌሎች መረጥኩሽ አንቺን ለትዳሬ ልክም አወራረድ የቁመናች ልኩ አዲስ ያልተነካ ሽፍንፍን ነው መልኩ ከቶም አትረጪ ስኑ በቃልሽ ለትዳር ለቤቴ አንቺን መረጥኩሽ ለትዳር ለቤቴ አንቺን መረጥኩሽ ሰዎች ባይታይ ውበትሽ ባንክሮ ልዩ ትርጉም አለው ለእኔ አንቺ ተፈጥሮ ቤትን ለመመስረት ስር እንዲት ፍቅሬ ከሌሎች መረጥኩሽ አንቺ ለትዳሬ በአስተያየትና በጥሩ ፈገግታ መንፈስ ያስጨንቃል የፍቅር ጽቦታ ቁም ነገርሽና ንግግርሽ ስጡ ለዘላቂ ሕይወት ናፋቂ ነሽቱ ለዘላቂ ሕይወት ናፋቂ ነሽቱ ለሰዎች ባይታይ ውበትሽ ባንክሮ ልዩ ትርጉም አለው ለእኔ አንቺ ተፈጥሮ ቤትን ለመመስረት ስር እንዲት ፍቅሬ ከሌሎች መረጥኩሽ አንቺን ለትዳሬ ለሰዎች ባይታይ ውበትሽ ባንክሮ ልዩ ትርጉም አለው ለእኔ አንቺ ተፈጥሮ ቤትን ለመመስረት ስር እንዲት ፍቅሬ ከሌሎች መረጥኩሽ አንቺ ለትዳሬ ለሰዎች ባይታይ ውበትሽ ማክሎ ልዩ ትርጉም አለው ለእኔ አንቺ ተፈጥሮ ቤትን ለመመስረት ስር እንዲት ፍቅሬ ከሌሎች መረጥኩሽ አንቺ ለትዳሬ